የተጠለማችሁ በርገን
ሰላም አበይ እንትን chicken shawarma አላችሁ አይደለ?
አዎ
ስንት ነው?
አራት መቶ ዘጠና takeout
OK እንትን delivery ስ
የት ነው ቦታው?
ቡልቡላ
ውይ ቡልቡላ አይመጣም፣ ሞተር ተከልክሏል። ናት
የት ነው መምጣት የሚችለው? አሚን ስለዚያ ዴሊቨሪ የለም ማለት ነው።
አዎ
አመሰግናለሁ።